አንቺ ወየው ለኔ የምሏት ዘፈን ታጫውተኛለች ብቻዬ ስሆን ታጫውተኛለች ብቻዬን ስሆን እናትና አባትሽ እትይ ተጨምረው ምነው በረገሙሽ ይዞሽ ሂድ ብለው ይዞሽ ሂድ ብለው እሄዳለሁ ብዬ ስንቄን ሰንቅ ያለው እጓዛለሁ ብዬ ስንቄን ሰንቅ ያለው የልወሃ ነገር እኔ ምን አውቃለሁ እኔ ምን አውቃለሁ እኔ ምን አውቃለሁ ያለ እናት ያለ አባት አይፈጠርም ሰው ያለ ታለ ወንድም አይፈጠርም ሰው ብቻውን ይቀራል ሞት እየጨረሰው ሞት እየጨረሰው አንቺ ወየው ለእኔ እኔ ወየው ላንቺ የምሉት ዘፈን ታጫውተኛለች ብቻዬ ስሆን Teitei gofere, teitei ኩኩባ teitei ጎፈሬ teitei ኩኩባ የብረት አልጋ ያረገርጋል የሰውነሽና ምን ይደረጋል ምን ይደረጋል ምን ይደረጋል የሰውነሽና ምን ይደረጋል የብረት አልጋ ያረገርጋል የሰውነሽና ምን ይደረጋል